አብሮ ይስጥልኝ። ሰላም ነሽ?
ሰላም
አለ የኔ እናት እንትን ቆይቷል። ድንችና ምንድነው ድንችና ጎም- ጎመን ካዝዝ ነው።
እሺ
ቅዳሜ መጥቶ ነበረ። እኛ ወጥተናል። ታውቃለሽ?
okay ከስራ ሰዓት መውጫ በኋላ ነው የመጣው አዎ
ከዛ በኋላ አሳውቀውና ለሰኞ እንዲመጣ
አሳውቄ ነበር እና ግን ምንም አልመጣልኝም።
እርስዎ ኖት አይደል አድሚን
አድሚን እኔ ያው በዚህ ነው። ሌላም በጣባም እየተከፈተ ያለ ጥቅል ጎመን እዚህ ጋር አሁን የእርስዎ ድንች ነው አዎ ድንች እና ድንች የዳባ አስር ደግሞ ኪሎ የግሩፑ
አዎ የጥቅል ጎመን ደግሞ የዳባ የዳባ ዳባ አዎ
ዳባ አዎ okay እሺ ስለዚህ ለነገ ላስተላልፍሎት ይቅርታ በጣም ነገ እንልክሎታለን
እሺ ችግር እሺ የለም። እሺ እሺ እሺ እናመሰግናለን መልካም ቀን